ጤና ይስጥልኝ።
ጤና ይስጥልኝ። እንትኑ የቱ ጋር ነበረ? የ ምን ህንጻ ነበረ?
Economic Association ህንጻ ሲኤምሲ ሚካኤል ጋር ድልድዩ ስር ድልድዩ ስር Economic Association አዎ የ Economic አንድ አንድ
አቤት ምን ጋር ነው ያልሽው?
ሲኤምሲ ሚካኤል ጎን ድልድዩ ስር እሺ፣ እሺ። ምንድን ነው የሚባለው?
እ፣ የኢትዮጵያ Economic Association ህንጻ የሚል አለው ጽሁፍ ከላይ ልዩ ስር ነው። እሺ፣ ስንተኛ ላይ ነውማ?
እ፣ እንደገቡ አዳራሽ ውስጥ ነው። እዛው በር ላይ የኛ እሺ፣ እሺ፣ እሺ።
ቤቱን አመሰግናለን።
እሺ እ